ሄሎ
ሄሎ እሺ ሰላም
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
እሺ አካውንቱ ደግሞ አዲስ አካውንቱ ከፍቼ ያለው በብር እንዴት ነው መገናኘት ነው?
okay deposit ለማድረግ ነው።
አ deposit ለማድረግ ፈልገ ነው።
አ
እሺ አንዴ ቴሌግራም ላይ deposit ማድረግ ፈልጌ ነው ብለህ ላክልንና ቪዲዮ ልክላለን። እሱን እየተከተልክ deposit ማድረግ ትችላለህ።
አዎ በብር ማገናኘት አ፣ ሲቆረጥ ደግሞ አ፣ ብር የለም ታውቃለህ። አሁን አሁኑን ከፈርኩት።
እኮ በአካውንት ቴሌግራም ነው።
ቴሌግራም ትጠቀማለህ አይደለ?
አ ቴሌግራም ላይ hi በለኝ። ማን ነው ስምህ?
ንብራት ስለ እ ንብራት ንብረት
አዎ ንብራት እሺ አንዴ ንብረት ነኝ ብለህ ቴሌግራም ላይ ጻፈልኝ።
እሺ ቁጥሩ አለህ አይደለ? የቴሌግራም ቁጥሩ አ አለ አለ በቃ ሀ- hi ንብረት ነኝ ብለህ ጻፍልኝና ልክላለሁ። እሺ እሺ step ኦቹን። እሺ እሺ መልካም ምሽት።
አመሰግናለሁ።